ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ሳምትራ ሚኒ ማርኬት
አዎ
ከ ArifPay ነበር የምደውልልዎት። ሳምራይ ትባላለሁ።
እሺ
ኮርፖሬሽናችን ላለፉት ተከታታይ ቀናት እየተጠቀማችሁ አይደለም እና በዛ ዙሪያ ያጋጠማችሁ ችግር ካለ በ POS ማሽኑ ዙሪያ ለመጠየቅ ነበር።
አዎ አንጠቀምበትም ነበር። ማንጠቀምበት ገንዘቡ transfer አይደረግም ተብሎ ነበር ማለት ነው። አይ- አያደርጉልንም ነበር። ባለፈው ግን ያ ማን ነበር እንትን አማኑኤል መጥቶ መቼም ቀዳሚ ዕለት ነው ምናምን ከ- ያለው እሺ።
ሁኔታ ይስተካከላል ምናምን ብሎናል። ከዛ ከ- ከዛ በኋላ እንጠቀማለን ምናምን ብየዋል። ሄሎ?
አ- አመልክታችሁ ነበር ማለት ነው ችግሩ።
አንድ ሚሊዮን ጊዜ ነው እንጂ ያመለከትነው። ሁሉም ወደሚመለከተው አካል እናስተላልፋለን ይላሉ። አያስተላልፉም። ገንዘቡ transfer አይደረግልም ወደ ባንክ ማለት ነው እና እሺ።
ተውነው በቃ እንደዛ ትራንስፈር አይደለም መጠቀሙ ተው ነው። ምክንያቱም ገንዘቡ ትራንስፈር ካልተደረገ የስራ ብር ነው ለሳምንት ለአስራ አምስት ቀን ትራንስፈር ካልተደረገ ምን ያደርግልናል ብለን ትተነው ነበር። መጨረሻ ላይ መቶ አማኔል መቶ አነጋግረን በቃ እሺ ምናምን ባል ያለው ሁኔታ ላይ ተነጋግረን እናስጀምረዋለን ብለነዋል።
እሺ አሁን ከዛ ወዲህ የተስተካከለ ነገር አለ?
ማለት ያው ገንዘቡን ይተላል እኔ እንትን እላቸዋለሁ ይተላ ካሁን እ? አዎ ካሁን በኋላ ገንዘቡ ይተላል ይስተካከለላቸዋል ብሎን አርብ ዕለት ቅዳሜ ዕለት ማለት ነው።
እሺ ሄሎ ትላንት ዝግ ነበር አውድ ዛሬ ሰኞ ነው። ያው ዛሬ እንትን እንላለን ዛሬ እንጀንስ ዛሬ እንጀምርበታለን ብለን ቻርጅ እየተደረገ ነው።
እሺ እሺ ደንበኛችን እሺ መልካም ቀን ይሆናል።